ሄሎ ግርማዊ ቤት አልሰማ
እሺ ከስተመር ስልክ አያነሳም ብለህ ነበር አስራ አምስት ዘጠና አንድ ስላነሳ ምን አይሰራም ለማለት አይሰራም አዎ አ አል- አላገኘኸውም አይደለ መልሰው በቃ ምግብ ቤት ለእኛም እየሰራልን አይደለም ስለዚህ ለመልስ አዎ የምትመልሰው ግን እስኪ ጁስ ታውቀዋለህ እህ እስኪ ጁስ ቤት ታውቀዋለህ ኧረ አላውቀውም እስኪ ጁስ ሀያ ምስር ጋር ያለው
ሀያ ሜትር እስኪ ጁስ ነው ያልሽኝ?
አ- እስኪ ጁስ እሺ፣ እ እ እዛ ነው እሺ የሚመለሰው ከዛ እንመሻለሁ ብለህ አሳውቀን ኦርደሩ እዛ እዛ- ነው የሚመለሰው እሺ እዛ ሂጅ አምሮኝ ይቅር አዎ አምሮኝ ብለህ መልሰው እስኪ መልሰው